ቆይ ትኬት ትኬት እንድታይልን ፈልጌ ነበር።
እሺ
ቋሸር ቁሩን ንገርሽ ንገረኝ።
አስራ ሶስት አርባ ስድስት አስራ ሶስት አርባ ስድስት ዘጠና ስድስት ሀምሳ ሰባት
ሁለት ጌም ወርቆባል።
ሁለት ጌም አዎ
እሺ እሺ ሌላ አለ? ሄሎ